ጤና ይስጥልኝ። Hello ጊዜ ጅዲ ነኝ። እባክዎ ምን አይነት የጉዞ መረጃ አለ?
ኮንሰልታንሲ ኮንሰልታንሲ አይደለንም፣ information ነው የምንሰጠው ደንበኛችን።
Information okay thank you thank you የሆነ ነገር ምንድን ነው ሮማንያ እንትን ላይ travel ለማድረግ ነበር
እሺ፣ በምንድን ነው travel ማድረግ የፈለጉት?
ለ job
Okay፣ በመጀመሪያ apply ማድረግ አለቦት።
ለስራ አዎ እዛ ሀገር ከሚገኝ ቀጣሪ ድርጅት የ job offer ካገኙ በኋላ process ኡን መጀመር ይችላሉ።
Okay አይደል?
አዎ ምንድን ነው የሚያስፈልገው? በጠቅላላ ምንድን ነው የሚያስፈልገው? ገንዘብ ምናምን የሚያስፈልግ ነገር አለ?
እ አዎ ያስፈልጎታል። እ ፓስፖርት ያስፈልጎታል። ፓስፖርት ያስፈልጎታል።
እሺ bank statement
ምን ያክል ምን ያክል ምን- ስንት ብር?
እ ቀጣሪው ድ- እንደ ድርጅቱ ነው። ለምሳሌ አሁን ቀጣሪው ድርጅት ሙሉን ወጪውን ስፖንሰር የሚያደርጉት ከሆነ እ ይሄን ያክል bank statement ሊያስፈልጉት ይ- ይችላል። ግን እ እዛ ሄደው ለቤት ክራይ፣ ለትራንስፖርት እና ለምግብ እ ወጪ ስለሚያስፈልጉት ጠበቅ ያለ bank statement ያስፈልጎታል።
Okay ዞሮ ዞሮ ግን ይሄን ያክል የሚባል constant የሆነ figure የለውም።
አዎ ደንበኛችን ግን ጠበቅ ያለ ቢሆን ይመረጣል።
Okay እሺ ሌላ እሺ ሌላ ምን ከዛም በመቀጠል እዛ ከ- ከዛ ሀገር ቀጣሪ ድርጅት acceptance ካገኙ በኋላ process ኡን ይጀምራሉ።
Okay
እ አንዴ መስመር ላይ ጠብቁኝ።
Google Google email Google በጣም
መስመር ላይ ኖት ደንበኛችን።
አዎ አዎ
እሺ እ ቪዛውን apply ለማድረግ website አለ፣ እሱ ልንገሩት?
እሺ ወደ ሮማንያ አዎ ሮማንያ Okay ንገሪኝ
E visa E እ?
E E V E E visa አዎ spelling ኡን ልንገሩት? E E V V I I Z
Z A A dot dot M A E
M A E dot dot R O
R O ይሄኛውን ቪዛውን apply የሚያደርጉበት site ነው። ሌላ ደግሞ ስራ የሚፈልጉበት site ልንገሮት?
Okay ደስ ይለናል።
አዎ ይሆናል። ለሮማንያ ሀገር Okay ደብሊው ደብሊው ደብሊው ዶት ደብሊው ደብሊው ደብሊው ዶት
Romanian R
Romanian R
O
O M
M A N
A N I
I Y A I A N
I A N አዎ ከዛ hyphen ወይም ደግሞ ሰረዝ
hyphen አዎ C Okay C O M C O M
P
P
A
A N N I
I E S E S dot E U
dot E U አዎ ደንበኛችን በጣም እናመሰግናለን እሺ ልጆች ተጠቀሙ እናመሰግናለን መልካም ቀን ለሁላችሁ